ጤና ይስጥልን ማሚባባ።
hello ጤና ይስጥልን።
እንዴት ነሽ?
እግዚአብሔር ይመስገን ሰላም ነው።
አለን።
እ፣ መኪና ፈልጌ ነበር። ይኖርሻል? እኔ ምን አይነት መኪና?
ሱዙኪ ኤቭሪ ሱዙኪ ሁለት ሺህ ስድስት ሰባት ስምንት አምስት ሱዙኪ ኤፍዚ እ?
እ፣ ከአምስት ከስምንት ያ- ባሉት እ፣
በ manual ሁለት ሺህ አስራ ሁለት አለኝ።
እ፣ እ፣ በ manual ሁለት ሺህ አስራ ሁለት ስንት የተባለ ነው?
አንድ ነጥብ ስድስት አይ እነሱ እንኳን ዋጋቸው ይወድዳል። ከ- ከአምስት እስከ ስምንት ባለው ምንም አው- manual ም automatic ቢሆን ችግር የለውም።
እስቲ እሺ ቆይ ሚጠብቀኝ እሺ
አንድ ከሶስት አለን ሁለት ሺህ ስድስት አውቶማቲክ የሆነ እ፣ እ፣ አውቶማቲክ የሆነ አንድ ከስድስት የሚባል አለን።
ዞር ዞር ዞር አንድ ዋጋቸው ከሶስት በጣም ነው።
የሚባል አንድ ከሶስት እኮ አንድ ነጥብ ሶስት አውቶማቲክ የሆነ አለ ከ- ከሰባት እስከ ስምንት ሀምሳ ባለው ውስጥ ነው ያቅም የሚችለው አዎ እኮ እንደዛ የለም።
እ
አንድ ከሶስት የሆነ ሁለት ስድስት ነው ያለን።
አ እንደዛ ከሆነ እሺ። ሲኖራችሁ አሳውቅኝ ካላችሁ መደወል የምችሉ ከሆነ እሺ እሺ እሺ